ጤና ይስጥልኝ። ዳይሰን የባኮትን ምንዘቸው ጤና ይስጥልኝ። አሪፍ ዳዊት ነኝ የባኮትን ምንረዳው ጤና ይስጥልኝ። አሪፍ ዳዊት ነኝ የባኮትን ምንረዳው መንገድ ላይ ነበርኩት። ሰላም ነው አብ
እግዚአብሔር ይመስገን። እንደምናመሹ ባኮትን ምንረዳው አዎ ቴሌብር ገንዘብ ለማስገባት ፈልጌ መንገድ ላይ ነው አልገባም። አስገባልኝ check አድርግልኝ መናት ይህ ስልክ ነው።
እሺ screenshot ኡን በቴሌግራም ልከውልናል። አዎ አሁን ቅርብ ሰዓት ደውለውልን ነበር አይደለ? ደንበኛችን ቃሴም ደውልኩት። አዎ ያኛው ቴሌብር አጣው አይደለ? እናንተ ጋር አይደለ?
አዎ ያኛው የእኛ transaction ስላልሆነ ነው። እሺ ደንበኛችን እሺ የት የት ጋ ነው የት ጋ ነው ቴሌብር ጋ ነው ወይም እዚህ ቶብ ስፖርት ጋ ነው?
አይ አይደለም፣ እኛ ከእኛ ጋር ከሆነ ብቻ ነው ማወቅ የምንችለው እና ይሄ አሁን የላኩልን screenshot እሺ እሺ ማወቅ ስለማንችል ነው። ሌላ ምረዳዎት ነገር አለ?
አይ በቃ ፎቶ እላካለሁ ተርገረሞ እሺ፣ ስለደወሉ እናመሰግናለን። አገልግሎት ያለ ሀሳብ አስተያየቶትን ያስቀምጡ። መልካም ምሽት።